ስገሰግስ ወደ ላገኝ ካንቺ የሚደርስ ውበት ከጸባይ ጋር ያደለሽ የአይኔ ምግብ መመጊያዬ ነሽ ሕይወቴ ደስታን ታገኝ በፍቅርሽ ተጠምቃ ፈቃድሽ ከሆነ ፍላጎትሽ ምርጫዬ ነሽ በቃ ስሄድ ብኖር ስገሰግስ ወደ ላገኝ ካንቺ የሚደርስ ውበት ከጸባይ ጋር ያደለሽ የአይኔ ምግብ መመጊያዬ ነሽ ሕይወቴ ደስታን ታገኝ በፍቅርሽ ተጠምቃ ፈቃድሽ ከሆነ ፍላጎትሽ ምርጫዬ ነሽ በቃ በቃ ሳይሸፋፈን እውነቱ እንዲታወቅ የውስጥ ሚስጥር ሀሳብሽ ወረት ሆኖ ኋላ እንዳንጨቃጭቅ ያልሆነውም ሆነ ቢባል ሊመስል ይችላል ለጊዜው ሳይታሰብ ውሎ ያደር ግን መዘዙ ለመልካም ኑሮ ጠንቅ ይሆናል ሰበብ ታርቆሽ ይሆን አንቺንስ የኔማ ስቃይ ነው አያዝስ እንዲያው ሳስታውስሽ ሲጨንቀኝ ያጠመደኝ ውበት ባይለቀኝ ማሮ ልላገላሽ ቢርቀኝ እሳማው ጨዋታሽን አፈቀኝ አካልን አስሮ ይዞ ከቶ መቼ አወላዳ ፍቅርም ካመረቀዘ ሲያብሰለስል ይጎዳ በውጣ ውረዳታ እኔም ጉልበቴ ደግሞ እርጅኝ የፍቅር ስቃይ እንዳይመጣብኝ ደግሞ ወለላ ነይ ነይ ወለላ የኔ ማርዳዳ ወለላ ነይ ነይ ወለላ የኔ ማርዳዳ ስገሰግስ ወደ ላገኝ ካንቺ የሚደርስ ውበት ከጸባይ ጋር ያደለሽ የአይኔ ምግብ መመጊያዬ ነሽ ሕይወቴ ደስታን ታገኝ በፍቅርሽ ተጠምቃ ፈቃድሽ ከሆነ ፍላጎትሽ ምርጫዬ ነሽ በቃ ስሄድ ብኖር ስገሰግስ ወደ ላገኝ ካንቺ የሚደርስ ውበት ከጸባይ ጋር ያደለሽ የአይኔ ምግብ መመኪያዬ ነሽ ሕይወቴ ደስታን ታገኝ በፍቅርሽ ተጠምቃ ፈቃድሽ ከሆነ ፍላጎትሽ ምርጫዬ ነሽ በቃ በቃ መስመር መንገዱ እኔም ባይመች ዙሪያ ገቤ ታጥሮ ላጣሻልሻም ከስሬ አዝኛለሁ ርም ምኞቴ ጥቅም እንቅፋት ቢገጥመው ዛሬ ሁሉ ተይዞ ያልሰመረው ጉዞሽ ጭንቀት አዳብሺ በጊዜው አዘን በደስታ ይለወጣል አይዞሽ ታርጎሽ ይሆን አንቺንስ የኔማ ስቃይ ነው አያንስ እንዲያው ሳስታውስሽ ሲጨንቀኝ የውበት ወጥመድሽ ባይለቀኝ ማሮ ሌላ ገላሽ ቢርቀኝ ለዛማው ጨዋታሽን አፈቀኝ ካንቺ ወዲያማ ፍቅር በቃ ምን ይፈይዳል? ሁለመናሽን ልቤ በጸጋ ተቀብሏል። ቀና ብዬ የማይበት አይንም የለኝ ለሌላ እንዳይከዳኝ ስሜትሽ ታማኙኝ ከሌላ ወለላ ነይ ነይ ወለላ የኔ ማርዳዳ ወለላ ነይ ነይ ወለላ የኔ ማርካላ ወለላ ነይ ነይ ወለላ የኔ ማርካላ ወለላ ነይ ነይ ወለላ የኔ ማርካላ ወለላ ነይ ነይ ወለላ የኔ ማርካላ ወለላ ነይ ነይ ወለላ